ሄሎ ስልን ሰላም ነው እግዚአብሔር ይመስገን አባት ምን ልርዳዎት አለን እ Hyundai Tucson ነበር የሚሸጥ ምን አሉት የሚሸጥ Hyundai Tucson ነበረን
እሺ ይዘውልን ይምጧ
የት ነው እሱ
መ- መስቀል ፍላወር ወይም ደግሞ ፓስተር branch ኣችን ላይ
OK እሺ ፎቶ ምናምን ብልክላችሁ ቴሌግራም ላይ detail እ ማየት አለብን ይምጧ።
መኪናውን አይተህ ነው ነው አባት
እሺ መቼ ልምጣ
የፈ- በፈለጉት ጊዜ ከግ- አ፣ ከ- ከሰኞ እስከ ቅዳሜ አለን
አሪፍ እሺ እሺ እሺ እሺ thanks